ጤና ይስጥልኝ አሪፍ ነኝ ማለት ነው መኮንን ደርዳውት
በሱ ትራንዛክሽን አሁን ፈጽሜ ግን እንትን አልመጣልኝም አልለቀቃችሁልኝም ከየት ወዴት ነበር ያስተላለፉት ከቴሌብር
ከዛ ወዴት
ወደ አሪፍ ቤት ነው በአሪፍ ወደ ቤት ቤቴክስ ነው እሺ ወደ ቤቴክስ
አዎ።
ስንት ብር ነው ያሉኝ ገመኛችን እ አራት ሰባ
አራት ሰባ እሺ ዛሬ ነው የሞከሩት
አዎ አዎ
መስመር ላይ ያሉ እ ዛሬ ነው የሞከሩት አዎ አሁን አሁን አሁን ነው የሞከርኩት አዎ እሺ የተመዘገበበትን ስልክ ይሄ ቴሌብሮ የተመዘገበበትን ቁጥር ይስጡን
እ የተመዘገበበትን ቴሌብር ማለት
ከቴሌብር አይደለም ብሩን ያወጡት አሁን የደወሉ በቁጥር ነው የተመዘገበበት አዎ አዎ
ወይስ ሌላ ነው
አይ በዚህ ስልክ ቁጥር መስመር ላይ ያሉ
አለ አለ እሺ ቴሌብሮ የተመዘገበ አሁን በደወሉበት ቁጥር ነው ወይስ ሌላ ነው
አለ በዚህ ስልክ ቁጥር እሺ የተመዘ- ስም ይንገሩኝ የተመዘገበበትን
እ አድኖ
አድነው ደሳለኝ
አድነው ማ ደሳለኝ
መስመር ላይ ያሉ
አለ አለ